hello
ጤና ይስጥልኝ ቤተሰቦች
አዎ ከጂጂጋ ዩኒቨርሲቲ ሰፈር ነበረ
okay እሺ
እና ነጻነት የሚለው ኮምፒውተር server ነበር አይታይም user name
user name ነው ምን ምንድን ነው ችግሩ turnover ነው የሚያሳይሽ አዎ turnover እና ትኬት ደግሞ የትናንትናውን ነው እንዳለ የሚያሳየው የቆረጥነውን ራሱ okay desktop ኡን check አድርገሽዋል ኮምፒውተሩ ቀኑን እ ቀኑን check አድርገሽዋል አዎ አዎ
እ AnyDesk ኡን ላክልሽ እሺ ላኪልኝ
ሁለት አራት ስድስት hello